ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ካሊፋ ሞባይል
እ ከሊፋ ጎን የለውም አሁን እ
የከሊፋን ስልክ ይዤ የወጣሁት እኔ ነኝ።
እሺ እ ከዊፕላስ ሶሉሽን ነው እ የደወልኩት። መች ነው ማገኘው እሱን?
አሁን ራሱ አለ በዛ አለ።
እሺ ማግኘት እችላለሁ?
እሺ በቃ ስደርስ ትደውያለሽ ከአንድ ከአምስት ደቂቃ በኋላ?
እችላለሁ። አዎ፣ መልሼ እደውላለሁ።
እሺ እሺ እሺ አመሰግናለሁ።
እ